Hello ሰላም ጤና ይስጥልን።
አብሮ ይስጥልን።
ከሽብሽብ ነበር የምደውለው። ቅድስት ኖት አይደለ?
አዎ አዎ ትላንት order አድርገውን ነበር አምስት ኪሎ ነጭ ሽንኩርት።
አዎ አዎ በጣም ይቅርታ የ product እጥረት ስላለ ነገ እንዲመጣሎት ላሳውቆት ነበር።
እሺ በቃ ችግር የለውም።
ነገ ይመጣሎታል። እሺ መልካም ቀን።
እሺ እሺ እም።